Hello
ይስጥልኝ።
አሁን አብሮችን አሁን የደወልኩት ልጅ ነበር።
አዎ ከ Aviator በኩል ዛሬ ወጪ እንደማስቸግሯቸው እየያዘባቸው ነው ያለው። ቻፓ እየተላለፈ አይደለም። ሪፖርት አድርገንላቸዋል። እርሶም እነሱን ያነጋግሯቸው። እስከ ነገ ድረስ fix ያደርጉታል ብዬ ተስፋ አደርጋለሁ።
አ እንጂ እ፣ ከቻፓ ውጪ መመለስ አልችልም ማለት ነው።
ወደ እኛ ጭራሽ አልመጣም። ብሩ ሲመጣ ነው እኛ መመለሱንም መግባቱንም check የምናደርገው፣ ግን ወደ ቻፓ እየመጣ አይደለም።
አ እንደዛ ነው።
አዎ አዎ ስለ- ስለዚህ ከእነሱ ነው ችግሩ ማለት ነው።
አዎ አዎ።
እሺ በቃ አመሰግናለሁ።
እሺ መልካም እሺ።
እሺ መልካም እሺ።